Hello.
Hello hello hello እናት አለም ሰላም ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን። ዶንኪ ቲቪ Yeah yeah አውቅ እንትን ነበረ ይሄ YouTube ስልጠና ምናምን advertisement ኣችሁ ላይ አይቼ ለዛ ነው ደወልኩልሽ።
Okay፣ ተመዝግበዋል ወይስ ገና?
አልተም አልተ- አልተመዘገብኩም። ቦታውም እንዴት እንደሚመዘገብን መምጣ- ማጣራቸውን የማማክር ነገሮችም ካሉ መጥቼ ለማማከር ፈልጌ ነው።
Okay፣ እዚህ ነው ያሉት?
አዲስ አበባ ነው።
በአካል- okay፣ በአካል ከሆነ already class ኡ ተጀምሯል።
እ፣ መ- መቼ ቆየ እንዴ?
አዎ
Okay፣ አማራጮች አሉ በአካል በ distance ምናምን?
Online
Online ለምሳ- ለመ- የቱ ጋር ናቸው መጥቼ ሁኔታውን ለ- ለመረዳት እና ከዛም በኋላ ለመቀጠል Okay፣ በአካል ከሆነ መምጣት የፈለጉት እ፣ ቦሌ
ቦሌ ምኑ ጋር
ቦሌ አበረሱ ህንጻ አ፣ አራተኛ ፎ- ፎቅ ላይ።
ስንተኛ ፎቅ ላይ?
እስኪ አንድ የመስመር ላይ ጠብቁኝ።
እሺ እሺ
Hello፣ ቦሌ Hello፣ አበረሱ ህንጻ እ፣ አራተኛ ፎቅ አራት መቶ ሰባት ቁጥር ቢሮ።
አራት መቶ ሰ- ዛሬ ራሱ ብመጣ አገኛችኋል አይደል?
አዎ ይቻላል፣ መምጣት ይችላል።
መልካም እሺ እሺ እናታ እሺ።
እሺ እሺ